ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
Ethio Chicken Ethio Chicken ነው።
የተወሰነ ዶሮዎች ፈልጌ ነበር ለእንቁላል የሚሆን እሺ፣ ከየት ነበር የደወልክልኝ?
ሰሜን ሸዋ ሙሎ ወረዳ እ?
ሰሜን ሸዋ ነው። ያው ትንሽ ከሱሉልታ ቅርብ
Okay እ፣ ወደ ሱሉልታ ሱሉልታ አካባቢ ነው።
እ?
ሱሉልታ አካባቢ ነው፣
አዎ፣ ሱሉልታ አካባቢ ኦሮሚያ ማለት ነው።
ኦሮሚያ። አዎ።
ስምህን ንገረኝ እስቲ።
ዮናስ ዮናስ ማን
አረጋ አረጋ። እሺ፣ ዜሮ ዘጠኝ የአንተን ስልክ ቁጥር
አስራ ሁለት አያሳይም እና ንገረኝ።
አስራ ሁለት እህ፣
ሰማንያ አምስት ሰማንያ አምስት
ሰባ ሰባ አንድ ሰባ ሰባ አንድ
ሰባ ሰባ አንድ አዎ።
አዎ። እ፣ አሁን ዶሮ ለማዘዝ ነው የፈለግከው?
አዎ ለማግኘት በቃ የማቆዩ ቶሎ እንትን ለመጀመሪያ ጊዜ ነው ወይስ ነባር ደንበኛ ነህ?
አይ እኔ መጀመሪያ የመጀመሪያ ዙር ጥሩ።
አዎ፣ ኦንላይን አግኝቼ ነው እንትናቸው አ፣ እሺ እዛ አካባቢ የእኛ ተወካይ አለ። እ፣ የእሱን ስልክ ልስጥህና ሙሉ መረጃ ትቀበላለህ ከሱ መቼ ሊደርሱ እንደሚችሉ እ፣ እንዲሁም ሞያው ድጋፍ ሊሰጥህ የሚችል እ፣ ዶሮዎቹ እ፣ አ፣ ባለሙያ ነው።
አ፣ የእሱን ስልክ ልስጥህ።
እሺ ልወስድ ነው።
እሺ ዜሮ ዘጠኝ አብደታ አብደታ ሶሪ ሀያ ዘጠኝ አስራ ሁለት ሰማንያ ስድስት ሀምሳ አራት
እሺ አዎ ዶክተር ማን አብደታ ብለህ ዶክተር አብደታ ዶክተር አብደታ አብደታ።
አዎ ለእሱ ትደውልና የፈለግከውን ሙያዊ ድጋፍ የፈለግከውን መረጃ ከእሱ ትቀበላለህ። ዋጋውን፣ መቼ ሊደርስ እንደሚችሉ ሁሉንም መረጃ ከእሱ ታገኛለህ። በቂ መረጃ ካላገኘ ከእሱ ቀጥታ መልሰህ ወደ ሰማንያ ሰባት አስራ ሶስት መደወል ትችላለህ።
እሺ
እሺ መልካም ጊዜ።
ታንኪዩ